Hello,
hello hello, ሰላም
hello, hello አይሰማም hello, hello.
አሎ
ይሰማል?
አሎ።
ምን ልርዳዎት? አቤት።
እ፣ ወደ ስልሳ አምስት ሰማንያ ሰባት ነው የደወልኩኝ የሆነ የተወሰኑ ጥያቄዎችን ለመስራት ፈልጌ እሺ፣ መረጃውን ዘጠኝ ሰማንያ- ፈልገው ነው?
ዘጠኝ ሰማንያ አምስት ላይ ማለት ነው አዎ፣ መረጃውን ፈልጌ አዎ፣ እሺ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ።
ምን አልሽ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ።
ደውያለሁ የተመዘገብኩ ይመስለኛል
እሺ፣ ከዛን እ፣ እ፣ ሶስት ቁጥር ለመጫወትን ሲ ይጫኑ።
አሁን ነው
አዎ ለመጫወትን ስ- ሶስት ቁጥርን ይጫናሉ። በኋላ ላይ ማን መረጃውን ይስሙና እሺ ሶስት ቁጥር ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣሉታል።
አዎ።
በ coin coin ገዝተው ጥያቄና መልስ ነው የሚጠቀሙት። coin ከሁለት ብር ጀምሮ ነው ያለው። coin ሲገዙ ትኬት ነው የሚሰጡት። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚለውን ነው የሚጠቀሙት። ከፈለጉ ትኬት ካሎት በድረገጽም ገብተው መጠቀም ይችላል።
አይ ከድረ ገጹ ውጭ በስልክ ማለት ነው አዎ
እሺ እሺ በትንሿ ስልክ ደግሞ ጥያቄና መልሶችን መጠቀም ይችላል።
እሺ እሺ እሺ ስለዚህ እ- ዘጠኝ ሰማንያ አምስት ከደወልኩ አዎ።
በኋላ ሶስት ቁጥር ነው የምጫን ማለት ነው አዎ አዎ game ኡን ይዩትና ግልጽ ያልሆነ ነገር ካለ ይጠይቁ።
እሺ እሺ thank you እሺ ምንም አይደል።